ልከው የለም አንተ ለካ እንደ ዋዛ መቶ ስንቱ ረካ ተመስገን ልአንድ አጠቆ ቸርነት ምረትህን አስቦ ያልባረከው የለም አንተ ለካ እንደ ዋዛ መቶ ስንቱ ረካ ተመስገን ልአንድ አጠቆ ቸርነት ምረትህን አስቦ በብዙ መሶብ በረከት ተርፏል፣ አልጨነቅም ልቤ ባንተ አርፏል። የነገ ደግሞ ጌታዬ ታውቃለ፣ በለምለሙ መስክ ታሰማራኛለ፣ ታሰማራኛለ። ያልባረከው የለም አንተ ለካ እንደ ዋዛ መቶ ስንቱረካ ተመስገን ልአንድ አጠቋ ቸርነት ምረትህን አስቦ የምስኪኑ ሰው ሕይወት ተቀይሯል። ማረዳ ሲባል ጌታ እኮ ነው ይላል። መዳን እንዲህ ነው መባረክ አብዝቷ ያፈረ የለም አንተን ተጠግቶ አንተን ተጠግቶ ያልባረከው የለም አንተ ለካ ደዋዛ መቶ ስንቱ ረካ ተመስገን ልአለ አጥቆ ቸርነት ምረትህን አስቦ ባራኪው ንጉሥ አንተ ቁምለት ውሎ ይገባል ይሄ ሁሉ ፍጥረት ቆርሰ ሰጠኸን ድርቆሾ ጣፍቶናል ዛሬ ድንቅ ነው ፍቅር ለውጦናል ፍቅር ለውጦናል ያልባረከው የለም አንተ ለካ እንደ ዋዛ መቶ ስንቱ ረካ ተመስገን ልአለ አጠቆ ቸርነት ምረትህን አስቦ ማን ባረካችሁ እስኪ ተናገሩ ድንቅ ስራውን ማዳኑን መስክሩ ያበራል ቤቱ እግዚአብሔር ገብቶበት የማይሆን የለም ጌታ ካለፈበት ጌታ ካለፈበት ያልባረከው የለም